ሌላው
ነው
order ኡ እኮ ሁለት ሰዓት ሆኗል። አይተኸዋል?
እኔ ያለ ተራ አስገብተውብኝ ነው እማ
እ እ
ያለ ተራ አስገብተውብኝ ነው።
ምን አልከኝ?
እኔ የኔ ያላወቅኩበት ነው ያላስገቡ ያስገቡት
customer አላወቅኩት ያስገቡት። አሁን ጥሪ አይቀበልም እያለ ይመስል ካ
እሺ፣ ግን customer ዋ ግን ኦ፣ ሁለት ሰዓት ሆኗል።
customer ኡ እኮ ና ብሎኝ ነበር። customer ኡ ና ያለኝ ቦታ ድረስ ብቻ እምቢ አለ። ስልኩ ጥሪ አይቀበልም ማለት
እኮ ግን አንድ ሰዓት ከሀምሳ ስድስት ነው የሚለው።
ቆይ ደግሞ እኔ ጋር ሲያስገቡት አልነገሩኝም። እማ ያለ time ነው የገባው።
እም፣ እሺ እሺ፣
እሺ፣ ከ- ምንድን ነው መፍትሄው?
ቆይ እሺ፣ እደውልልሃለሁ።
እሺ